ጤና ይስጥልኝ ቢፌ ዲቦራ ነኝ ማከሆን እንወዳው መሰለን ፕሪቪት ለማረጋገጥ ፈልገን ነበር ምን ያህል ብር እንደሆነ።
ምን አልከኝ?
ፕሪቪት ለማረጋገጥ ምን ያህል ብር እንደደረሰ ነው። አንድ ክለብ ካልሆነ ማለት ነው።
እ እሺ ንገረኝ፣ ካሸር ኮዱ ንገረኝ።
አስራ ሶስት እሺ ሀምሳ ሶስት እሺ ስልሳ ዘጠኝ አርባ ሁለት
እሺ ሁለት መቶ ብር ተመላሻለሁ። እሺ ሁለት መቶ ብር።
አዎ።
ሌላ winning amount እስኪ winning ለማረጋገጥ ሌላ ልንገር እሺ እሺ ንገረኝ።
አስራ ሶስት ሀምሳ ሶስት አስራ ሶስት ሀምሳ ሶስት ሰማንያ ሶስት ዜሮ ሶስት ሰማንያ ሶስት ዜሮ ሶስት እሺ winning amount ኡ ሰባት ሺ ዘጠኝ መቶ አስራ አምስት ብር ከሰላሳ ስድስት ሳንቲም።
እናመሰግናለን።
እሺ እኔም አመሰግናለሁ። መልካም ቀን።